አቤቱ ለሞት እንዳልተኛ እባክህ አይኖችን አብራ። ታውረው ተጋርደው የልብ አይኖቼ እንዴት እጓዛለሁ ካላየው አጥርቼ እንዴት እጓዛለሁ ካላየው አጥርቼ ፍጹም ተራርቆ ሐሳብ ከሐሳቤ እንዴት እደርሳለሁ ከጽዮን አገሬ እንዴት እደርሳለሁ ከጽዮን አገሬ ልመልከት ብድራቴን አይኖቼን ክፈትና አቅናልኝ አረማመዴን እንዳልቀር በምድረ በዳ ልመልከት ብድራቴን አይኖቼን ክፈትና አቅናልኝ አረማመዴን እንዳልቀር በምድረ በዳ ከሆነ ድንግዝግዝ አመለካከቴ እዚው ያስቀረኛ ከላይኛው ርስቴ እዚው ያስቀረኛ ከላይኛው ርስቴ ጠላት ባስቀመጠው ወጥመድ እንዳልያዝ ጨለማው ተገፎ አስተውዬ ልጓዝ ጨለማው ተገፎ አስተውዬ ልጓዝ ጎዳናዬ መዳረሻዬን ሳላያድረች ፍጻሜዬ ውድቀት እንዳይሆን መንገድ ስቼ ጎዳናዬን መዳረሻዬን ሳላያድረች ፍጻሜዬ ውድቀት እንዳይሆን መንገድን ስቼ አንተ ካላሰፋ የጠበበ አልማሴ ከሩቅ ላይ ዋልችል ያንን ብድራቴን ከሩቅ ላይ ዋልችል ያንን ብድራቴን ቅርፊቴን አንስተ ልመልከት ተስፋዬም ያኔ በረታለው ረሳለው ድካሜን ያኔ በረታለው ረሳለው ኋላዬ የምት የታሪ መንፈስ ይመርምረው ያለማመን ግርዶሽ እንዳያሳውረው ያለማመን ግርዶሽ እንዳያሳውረው ያንተን ክብር ግርማ አጥርቼ እስካላየው ፍጹም እስኪፈወስ ደጋግመ ዳስሰው ፍጹም እስኪፈወስ ደጋግመ ዳስሰው ጎዳናዬ መዳረሻዬን ሳላያድረች ፍጻሜዬ ውድቀት እንዳይሆን መንገድን ስቼ ጎዳናዬን መዳረሻዬን ሳላያድረች ፍጻሜዬ ውድቀት እንዳይሆን መንገድ ደምስቼ አይኔን አትራልኝ ጌታ ክብርን እንዳያስተውዬ ከኔ ተነስቶ ቅርፊት ፊትን ማየት ነው መሻቴ አይኔን አትራልኝ ጌታ ክብርን ልየው አስተውዬ ከኔ ተነስቶ ቅርፊት አንተን ማየት ነው መሻቴ አይኔን አትራልኝ ጌታ ክብርን እንዳያስተውዬ ከእኔ ተነስቶ ቅርፊት ፊትን ማየት ነው መሻቴ አይኔን አትራልኝ ጌታ ክብርን ልየው አስተውዬ ከእኔ ተነስቶ ቅርፊት አንተን ማየት ነው መሻቴ